ጤና ይስጥልን ችብችብ
እንደምን አደርሽ እመቤት?
እግዚአብሔር ይመስገን።
ከ- ከሶስት ቀን በፊት ብችት አዝዘን ነበረ
እሺ ሽንኩርት ግን ትናንትናም ደውሎ ይመጣል ብለው ነበር። እስካሁን ደግሞ አልደወሉም። ጠዋት ደግሞ እኛ ሀፍ ደይ ነው የምንሰራ በይ- ብለን ነበር የነገርናቸው።
በዚህ ስልክ ነው።
አዎ በዚህ ስልክ
እሺ አንዴ መስመር ላይ ጠብቀኝ። ዛሬ ወጣ ላይ check ላድርግሎት።
እሺ
ወጥቷል ዛሬ ሀምሳ ኬጂ ሽንኩርት ነው አይደለ?
አዎ ዳይመንድ ሆቴል አዎ አዎ ወጥቷል። driver ሲደርስ ይደውላል።
ትንሽ አይ- እንዳይዘገይብን የሚደረግበት means ካለ ወይ driver ኡን ቁጥር ካለ ብንደውልልን።
አይ አይ half day ነበር የምንሰራ።
እሺ እሺ አንዴ እሺ መስመር ላይ ጠብቁኝ። የ driver ስልክ ልንገሩት።
እሺ
ይቅርታ መልሼ ልደውልሎት።
እሺ እሺ